hello hello
አሎ ጤና ይስጥልኝ hello
አሎ ይሰማል ይሰማል ምን ልታዘዝ
እ ምን ልርዳው ቴሌቪዥን ነው ይሄ
አይ እንትን በጥያቄ
ጥያቄና መልስ ስልኩ ላይ ነው ያለው ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የቴሌቪዥን መረጃ ይመጣልዎታል ከዛ ሰባ ቁጥር ተጭነው አማርኛ ያርጉት ሶስት ቁጥር ላይ ለመጫወት የሚለውን ይምረጡ hello
አሎ ሶስት ቁጥር ላይ ለመጫወት የሚጡ ስልኮት አይሰማም ይቅርታ